Joo, Tiinistelyn Pistyvits.
Joo. Elo.
Pistyvits.
Bist du ቤት? አዎ።
እሺ ምን እንርዶት?
አዎ።
ምን እንርዶት?
አካውንት
እሺ አካውንት ምን ሆኖበት?
አካውንት ይፍሯል።
ዊዝድሮዋል
አዎ።
ዊዝድሮ አድርገህ አልገባልህም?
አዎ ይገባል።
እሺ በደወሉበት ቁጥር ነው
እሺ።
በደወሉበት ቁጥር ነው የ Best Bet account ኡ
አካ አዎ አዎ።
ስንት ብር ነው?
አ- ብር
እ?
ብር አ፣ ስንት ብር ነው?
ትንሽ ቆይ። ኦሮምኛ አላውቅም እንዴ?
ኦሮምኛ እሺ፣ ቆይ አንዴ ላስተላልፍልህ። እሺ
እሺ
ሄሎ ጤና ይስጥልን ቤት ቤት።
እሺ። ኦሮምኛ
እሺ እሺ ማሊ ሲገርጋ ቤት ቤት
ኤ ቤስ ቤት ሂዳ ኤ በነቹም በርባጅ
በነቹ
አ ቤስ ቤት ዶት ዶት ቤት ጀቹ
ኤ ኤ ገልቴ
ኤ ገሬ ስቴኔ ጎግል ስቴኔ በኔ ኤ ፓስወርድ አካ ፓስ ፓ- ፓስወርዲ ስኒና ኤርገሙ ና ናት ጎደት ኤ ሌተሪ ካፒታሊ ቤታ
ኤ ካፒታሊ
ከ- አ፣ ፓስወርዲራ ኤ ፓስወርድ ዲራ ሌተሪ ካ- ካፒታሊ ተኮ ስሞል ሌተ- ሌተሪ ሌ ተኮ ስፔሻል አ- ካራክተሪ ሌ ተኮ እ፣
ተኩማ ተካም ጎዳ ለኮብሲ- ኤ ለኮብሲ ሌ ተኮ
ለኮብስ ተኩማ ኤ
አይ፣ ቴሌግራሚ ቀብዳ
ቴሌግራሚ አማፍ በ- በኢምበን መሌ
ቴሌግራሚ ቀብዱ ኤ
teelegiraamii kan qabu hin beektu ati nama nama teelegiraamii ኒን ቤክ
teelegiraamiirraan nu barreessi
አየ
hayyee አየ መገለቶም ያ